እውነት መጀመሪያ ልጅ እኔ ሰላም ነው እግዚአብሔር ይመስገን።
family ቪ- ቪዛ ትሰራላችሁ እንዴ?
ምን አሉኝ ደንበኛችን?
family ቪዛ እ፣ እኛ ለእርሶ information ነው የምንሰጠው ደንበኛችን
አሀ።
እ፣ ምን አይነት አገልግሎት- information?
አግ- አገልግሎቱን ነው ማወቅ የፈለጉት?
አዎ ወደ ተለያዩ ሀገራት የጉዞ መረጃዎችን እንሰጣለን፣ የቲኬት አዎ።
ዋጋዎችን እ፣ አሀ።
እንዲሁም እ፣ የም- እ፣ ማሟላት ያለቦትን document ኦች፣ የኤምባሲ okay።
አድራሻዎችን እ፣ እንዲሁም እ፣ እ፣ ባንክ statement ኡን እ፣ እም።
እንነግሮታለን። ደንበኛ okay እሺ፣ እሺ፣ አመሰግናለሁ።
ጥያቄ አለት?
አይ የለኝም።
እሺ፣ ወደ ሄሎ ቪዛ ስለደወሉ እናመሰግናለን።